ጤና ይስጥልኝ ጉዳይ ራሔል እባላለሁ ከሆምን ልርዳ?
አብሮ ይስጥልኝ ነፃነት ጥላሁን እባላለሁ ለዛሬ ቀጠሮ ነበረኝ ግን አልተገኘሁም ለሀሙስ ሊቀየርልኝ ይችላል?
okay እሺ በዚህ ስልክ ቁጥር ነው የሚገኙት?
አዎ
እሺ ስለዚህ ልክ እንዳሁን እንዳያረፍዱ እንዳሁኑ ማለት አዎ።
እንዳሁኑ እንዳይቀሩ አዎ።
በጠዋት እ፣ ከቤቶት ይውጡ እሺ ሁለት ሰዓት ጎተራ ተኩል ምን ጋ ነው?
ጎተራ ፔፕሲ
ፔፕሲ አዎ
እሺ ንፋስ ስልክ ላፍቶ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው እሺ እሺ አመሰግናለሁ እሺ መልካም ቀን እሺ ለሁላችን